ጤና ይስጥልኝ። hello ቪዛ ሊዲያ ነኝ። ባቆት ምን አይነት መረጃ?
እንዴት ነሽ ሊዲያ? ደህና አደርሽ?
እግዚአብሔር ይመስገን አለን። ሊዲያ እንትን ፈልጌ ነበር ግሪክ እና እንትን ኤምባሲ ግሪክ እና ደቡብ እንትን ሳውዝ አፍሪካ ሳውዝ አፍሪካ። እሺ እና ግሪክ።
እሺ፣ አድራሻቸውን ነው ማወቅ የፈለጉት?
እ፣ አይ አድራሻቸውን ደቡብ አፍሪካን አውቀዋለሁ።
እሺ ሳር ቤት ነው የግሪክ አድራሻ
እሺ፣ አንዴ መስመር ላይ ቆዩ። እንደመኛችሁ ሌሎት